ሄሎ ሄሎ፣ ጤና ይስጥልኝ።
አቤት አብሮ ይስጥ- እ?
ከጅብጅብ ነበር የምንደውልሎት። እኛ ጋር ስራ apply አድርገው ነበር።
ከምን
ጅብጅብ እሺ
እና ስራ apply አድርገው ነበር። አሁን እህ።
አንዳንድ ጥያቄዎችን ልንጠይቆት ነበር የደወልነው። እርስዎ ምን ስራ ላይ ነበረ apply ያደረጉት? sourcing ላይ ነው።
ሶርስ
ሶርሲንግ አው አው
እሺ። ስለዚህ አንዳንድ የሚሞላ ፎርም አለ። ያው እም።
የምጠይቆት ጥያቄ አለ፣ ይመልሱልኛል ማለት ነው።
መቼ አሁን ነው አዎ አንድ ሁለት ደቂቃ ነው የሚወስደው።
እሺ እ፣ ደሞዙ የተጣራ አራት ሺህ ብር ነው። ይስማማሉ? net እ፣ salary ው ማለት ነው።
okay ስራ የት ነው
አድራሻችን ገርጂ ነው።
እህ።
ቢሮአችን መስራት ይችላሉ? ይስማማሉ በደሞዙ?
አዎ እሺ እሺ እ፣ ሌላው ደግሞ እ፣ ላፕቶፕ አሉት?
ላፕቶፕ የለኝም ያለውትም እሺ። አሁን ላይ ምንድን ነው እየሰሩ ያሉት? እየሰሩ ነው ስራ
እየፈለኩ ስራ እንጂ ስራ የለውትም አሁን። okay እሺ። አሁን ያሉበት አድራሻው የት ነው የሚኖሩበት ማለት ነው?
ወደ ሰበታ ሸገር ሲቲ
ምን አሉኝ?
ሰበታ ሸገር city ነው ሰበታ።
እህ።
እሺ እሺ፣ እንደውልልዎታለን። ስልካችንን ይጠብቁ።
እሺ እሺ፣ እናመሰግናለን። እሺ፣ መልካም ቀን።
እሺ